ጤና ይስጥልኝ ትምህርት ነው እባክዎ ምን ልርዳዎት?
ቴሌግራም ላይ ጽፌ ስልኩን ጠይቀሽኝ ነበር ቅድም።
እሺ
ቴሌግራም ተከፈተበትን ስልኩን
እሱ ቴሌግራም ላይ ላኩልህ።
ስልኩን ልንገርሽ ብዬ ነው ቴሌግራም የላኩበት።
እሺ ማን ነው የሚለው ስሞት?
ሙሉጌታ ነበር።
ሙሉ ጌታ ነው የሚለው ቴሌግራም ላይ አዎ ሙሉ ጌታ ማ
ሙሉጌታ ኃይለ ኃይለ ኃይለ ገብረ- ኃይለ ማርያም ነው የሚለው።
ቴሌግራም
አዎ ኃይለ ማርያም
ስልክ ቁጥር ልከውልናል። ቴሌግራም ላይ አስራ ዘጠኝ አስራ ዘጠኝ ልከውልናል ወይ ቴሌግራም ላይ አዎ ልክ ያለ ግን መልስ ምንም አልሰጠኝም።
ዜሮ ዘጠኝ
የቴሌግራሙ
አይ ቴሌግራም ላይ ላኩት ስልክ ቁጥር ይላ- ይንገሩኝ።
እሺ ዜሮ ዘጠኝ አስራ ዘጠኝ እሺ አርባ ዘጠኝ እሺ ሀያ አርባ ሶስት
ይሄ ቴሌግራም account ኡ ነው።
በዚህ ላይ ነው add ያደረኩት transaction ኡን።
አንዴ እሺ ዛሬ ነው ያናገሩን አይደል? ከአምስት ደቂቃ እኛውም በፊት ገዛ- በሌላ ስልክ አናውጄ ነበር አዎ፣ የሆነ ሰማንያ ስምንት ቤት ጽፌያለሁ።
እኮ ከአምስት ደቂቃ በፊት ነው ያናገሩን።
በለ- በ- በዚህኛው ስልክ አሁን አዎ፣ ግን በሌላ ስልክ ነው መልስ ለማለት ስናገኝ ነበር።
እናሳውቆታለን። ደንበኛችን መልስ ስናገኝ ቴሌግራም ላይ ይዘው ስለምናሳውቆት በትኩስ ይጠብቁ።
እሺ